ሰላም ጤና ይስጥልኝ። Best Bet
ሰላም እግዚአብሔር ይመስገን።
እንትን deposit ለማድረግ ፈልጌው ሌላ ስም ነበር እስከ ዛሬ የማደርገው ዛሬ እምቢ አለ።
deposit ነው።
አዎ እሺ አንዴ ቆይ
እሺ
ቤዝ ቤዝ ይዘሻል ይዘሻል ስልክ አይሰራም እኩል አስተላልፍልሽ እሺ አንዴ ቆይ እሺ እሺ እሺ ችግር የለም።
hello ጤና ይስጥልኝ Best Bet
ሰላም ሰላም እስከ ዛሬ በሌላ ሲ- ሁለት ሲም ነው ያለኝ እና አንዱን የከፈትኩበት ሌላ ነው Best Bet ኡን እ ምን አልከኝ ይቅርታ አንደኛውን Best Bet በሌላ ሲም ነው የከፈትኩት በሌላ ሲም ነበረ deposit ማድረገው እና እሺ እምቢ አለ ዛሬ ያኛውን ቁጥር መተለጠፈ እዛ ላይ ስልክ እንዳላስገባ ያኛውን
ምንድን ነው ስታስገባው የሚልህ ቁጥሩን አ- አልቀይር አለኝ በቃ በዝ- በከፈትኩበት ብቻ ነው እዛ ላይ እንትን ያለው ቁጥሩን ስታስገባ እምቢ ነው የሚልህ አዲስ ቁጥር አው ያኛው Best Bet የከፈትኩበት ቴሌብር የለውም በሌላ ሲም ነበረ deposit ማድረገው እና እህ አሁን ላይ ደግሞ ያን ቁጥር ነው መጥቶ እዛ ላይ እንትን ያደረገው
ቁጥር አያስሞላህም አያስሞላኝም የስልክ የድሮውን ነው የሚያስሞላህ የነበረውን ማለት ነው አው የሌላ የ account ኡን ነው የሚያስሞላኝ እንጂ ቴሌብር ያለው ቁጥር አይደለም እስከዛሬ ሳረግበት የነበረው እሺ አንዴ ጠብቀኝ እሺ
hello አቤት ቴሌ ብር የለውም account Best Bet የከፈትክበት አ ቁጥሩ እም አ ሁለት ሲም ነው ያለኝ በአንደኛው ነው ያለው አዎ በቃ ከዚህ በኋላ እንደዛ ሆኗል እሺ system ኡ ቴሌ ብር ባለህ account ነው ማስገባት የምችለው የ Best Bet እና የቴሌ ብር አንድ ሊሆን ይገባል እሺ ለዛ ነው okay እሺ እሺ ለደወልክ እናመሰግናለን መልካም ቀን መልካም ቀን ለእናንተም እሺ